Hello. Hello. Hello አቤት፣ አይሰማም። ጤና ይስጥልኝ። አብረው ስጥልን። ሰማንያ አንድ ሰማንያ ስምንት text ደርሶ የነበረ ባንክ ባንክ ሳለ ወደዛ አቅራቢያ ሂዱ ምናምን የሚል ምን እንደሆነ ለማስረገጥ ነበረ
የደረሰው text ስለ አክሲዮን ሽያጭ ነው። የስሊንግስቶን share
እ የስሊንግስቶን share ነው የደረሰው አክሲዮን ሽያጭ ማለት ነው። አክሲዮን የመግዛት ሀሳብ አሉት?
አረ የለም፣ ምን እንደሆነ ለማስረገጥ ነው የደወልኩት።
እሺ እሺ እሺ